ካንተ ጋር አልነው ትሁን ዓለም ሙሉ ትሁን ልኑር ካንተ ጋር አልነው ትሁን ዓለም ሙሉ ትሁን ላስብበት እንዳትለኝ አሁን እሺ በለኝ ፍቀድ ያንተ ልሁን እኔ ታግዬ አንተ አሸነፍከኝ ጉልበት እስኪዝል አብረቀርቅ ልበ ሙሉ ነ አድንቄሃለው አብረን እንኑር አፍቅሬሃለው ከቅፍ ገተ ካላሳረፍከኝ ከልብ ጎጆ ካላሳደርክ ማረፊያ ያጣች ወፊቷን ሆኜ እንዳልቀርብ የትም ባክኜ ተማርኬ እጄን ሰጥቼ ተጋለጥኩኝ ልቤን አጥቼ ስከንፍል ስበራ አፍቅሬ አሳርፈኝ ልሁን አብሬ ልኑር ካንተ ጋር ልኑር ትሁን ዓለም ሙሉ ትሁን ልኑር ካንተ ጋር ልኑር ትሁን ዓለም ሙሉ ትሁን ላስብበት እንዳትለኝ አሁን እሺ በለኝ ፍቀድ ያንተ ልሁን ፍቅሬን አመቀ አክርሜ ዋለው ዛሬ አልችል ብዬ ተሸንፌያለሁ። ብዙ ታግሼ አግኝቼሃለው አታስጨንቀኝ ወድጄሃለው ከቅፍ ከተ ካላሳረፍከኝ ከልብ ጎጆ ካላሳደርክ ማረፊያ ያጣች ወፊቷን ሆኜ እንዳልቀርብ የትም ባገኝ ቤት ያስጠላኝ ከበደኝ ደጅ ግራ ገባኝ አንተን ወድጄ መጥቻለሁ ይኸው አፍቅሬ ተቀበለኝ ልሁን አብሬ ቤት ያስጠላኝ አፍቅሬ